hello ጤና ይስጥልኝ።
ሄሎ
የጥሪ ጤና ማለት ስለው እ፣ ጤና ይስጥልን።
ሄሎ ጤና ይስጥልኝ።
እ፣ አንድ ሪፖርት ነበረን፣ ቀጠሮ ይዘን ነበረ።
okay አንድ ምን ነበር ምናምን ሪፖርት okay እሺ ወይን እሸት ቦጋለ የሚባል ደርሷል። ዛሬ ሳምንት ሆነ።
አ፣ ወዴት ነበረ?
ዶክተር ዘላለም ጋር ነበር።
አ፣ ይቅርታ ኢቲኤስ የጥሪ ማዕከል ነው የደወሉት።
እ?
የደወሉት ኢቲኤስ የጥሪ ማዕከል ነው።
ሰማንያ አንድ ሰማንያ አራት አለ እንዴ?
አዎ በትክክል
ስጦታ ስጦታ ሆስፒታል
አይ ሲ እኮ የበረራ information እና መረጃዎችን የምንሰጥበት ቻናል ነው ይሄኛው።
ስጦታ ሆስፒታል ብዬ ነበር የደወልኩት። እሺ ይቅርታ አባዬ።
okay እሺ እሺ እሺ ምን ላግዛችሁ? ሌላው ከ flight ጋር የተገናኘ information ካለ እንሰጣችኋለን እኛ።
አይ ከስጦታ ሆስፒታል ጋር ካለ ስልክ ልትሰጠኝ ትችላለህ።
ኦ አይ እዚህ እኛ ጋር አይደለም እሱ።
እሺ እሺ እሺ